አንድ አንድ ኪሎ ጭብጭብ
ይስጥልን።
አብሮ ይስጥልን። ሰላም።
ይቅርታ አሁን ደውዬ ነበረ መልሼ ደወልኩኝ።
እሺ ያልመጣ እቃ አለኝ በዚህ ቁጥር በሊ በሚል Okay፣ በዚህ ቁጥር ሻይ አዎ ሻይ ቅጠል እናንተን ብዬሽ አሁን ደውዬ ነበረ ትንሽ ቆየት ብዬ Okay፣ አዎ፣ እሺ ሻይ ቅጠልና ሽ- ነጭ ሽንኩርት ብዬ ያስመዘገብኩሽ ነበር። ፓስታውም አልመጣልኝም ልልሽ ነው።
Okay፣ እሺ እሱንም ለነገ አስገባልዎታለሁ። እሺ እሺ ነው።
እሺ፣ እናመሰግናለን።
አመሰግናለሁ። እሺ፣ አዎ።